ጤና ይስጥልን።
ሄሎ ጤና ይስጥልን።
ጤና ይስጥልኝ። እኔ መቤት ሰላም ነው።
ዩቲዩብ ነው ምን ልርዳዎት?
እ፣ ለመመዝገብ ነበረ እና እንዴት ነው መስፈርቱ ምንድን ነው?
እም፣ ፍላጎት ነው ክፍያ።
ብቻ ነው?
አ ሌላ የሚፈለግ ነገር የለም?
ምንም የለም እናቴ።
እሺ የኔ መቤት ስንት ነው ክፍያ?
በ credit hour ነው የምናስከፍለው። አንድ credit hour ሰባት መቶ ሀምሳ ብር ነው አጠቃላይ አስራ አምስት ሺህ ብር ማለት ነው። እስከ ስድስት ሰዓት ለሚያስገቡልን ግን አዎ።
discount አለን። የሶስት ወሩን አስር ሺህ ብር አድርገን ማለት ነው። ያው ኮሜዲያን እሸቱ ነው በአካል class ኡ የሚሰጣችሁ ሙሉ የዩቲዩብ ስራ- cla- class ኦች የምትወስዱት ማለት ነው።
አዎ፣ የሶስት ወሩ አንዴ ነው የምከፍለው። አስር ሺህ ብር ነው?
አዎ አዎ።
እሺማ፣ እሺ አመሰግናለሁ። እሺ okay እሺ